ስም ይረሱ ይሆናል ወዳጅም ዘመድ መች እንዳንተ ይሆናል እናትም አባትም ይረሱ ይሆናል ወዳጅም ዘመድ መች እንዳንተ ይሆናል የማትጥላ የማትረሳ የወደቁትን አቤት ስታነሳ የማትጥላ የማትረሳ የወደቁትን አቤት ስታነሳ አስታዋሽ አንተ ብቻ ነህ ጌታዬ፣ አስታዋሽ አንተ ብቻ ነህ ጌታዬ፣ አስታዋሽ አንተ ብቻ ነህ ጌታዬ፣ አስታዋሽ አንተ ብቻ ነህ ጌታዬ። ከበለሷ በታች ተቀምጬ ሳለሁ እጁን የዘረጋ የረዳኝስ ማን ነው? ከበለሷ በታች ተቀምጬ ሳለሁ እጁን የዘረጋ የረዳኝስ ማን ነው? ማሰለች ማሰነጋኔ ቅርብ ወዳጅ ማሰለች ማሰነጋኔ ቅርብ ወዳጅ ማሰለች ማሰነጋኔ ቅርብ ወዳጅ ማሰለች ማሰነጋኔ ቅርብ ወዳጅ በባዕድ አገር ውስጥ ዮሴፍን አሰብከው፣ በግብፅ ነገሥታት ፊት ሞገስ ሰጠኸው። በባዕድ አገር ውስጥ ዮሴፍን አሰብከው፣ በግብፅ ነገሥታት ፊት ሞገስ ሰጠኸው። እናትህም አባትም ይረሱ ይሆናል ወዳጅም ዘመድህ መች እንዳንተ ይሆናል። እናትህም አባትም ይረሱ ይሆናል ወዳጅም ዘመድህ መች እንዳንተ ይሆናል። የማትጥላ የማትረሳ የወደቁትን አቤት ስታነሳ የማትጥላ የማትረሳ የወደቁትን አቤት ስታነሳ በችግር ፈጥኖ ደራሽ ነህ ተጠሪ በችግር ፈጥኖ ደራሽ ነህ ተጠሪ በችግር ፈጥኖ ደራሽ ነህ ተጠሪ በችግር ፈጥኖ ደራሽ ነህ ተጠሪ ባዶ ማድጋዬን በዘይት ሞላኸው በሰላም ይጃልከኝ ዕዳዬን ከፈልከው ባዶ ማድጋዬን በዘይት ሞላኸው በሰላም ይጃልከኝ ዕዳዬን ከፈልከው አሰራሩ ነው አደራረጉ የወደቁትን ማንሳት ነው ልማዱ፣ አሰራሩ ነው አደራረጉ። የተጣሉትን ማሰብ ነው ልማዱ፣ አሰራሩ ነው አደራረጉ። የወደቁትን ማንሳት ነው ልማዱ፣ አሰራሩ ነው